ሄሎ
አቤት።
ጤና ይስጥልን ቤት ቤት አዎ አካውንቴ እምቢ ብሎኝ ነበር።
ማለት ምኑ ነው እምቢ ያለክ?
አልከፍትም forget አላረግም ብሎኛል።
አልከፍትምም forget አላረግም password ን ረስተከው ነው
አዎ እ እ አዎ አዎ አዎ እኮ እንደ አዲስ refresh አድርገውና ስልክህን forget password ብለህ ግባ።
ስልኬን ምን ላድርገው?
አዎ ይኸውልህ እንትን refresh አድርገውና እንደ አዲስ login በል። ከዛ ቁጥርን አስገባና forget password በለው። ከዛ SMS ላይ one time password ያመጣልሃል። እሱን copy paste አድርገህ password የሚጠይቅ ቦታ ላይ አስገባው። ሄሎ ኮድ ካላክ ኮድ ካላክልኝ ይልካል፣ ችግር የለውም። ካላክም connection ነው የሚሆነው፣ ግን ይልክልሃል። አንዴ አሁን እኔ እንዳልኩህ አልኩህ